የቅር ጎዳ እያለ ወዳጅ ነኝ ማለት ሲውጋህ እያልቼ ማረ አበዛሽ ቅጥፈት ለማዳት ታርጊው ላዘልቂበት ላዘልቂበት ለማዳት ታርጊው ላዘልቂበት ላዘልቂበት የቅር ጎዳ እያለ ወዳጅ ነኝ ማለት ሲውጋህ እያልቼ ማረ አበዛሽ ቅጥፈት ለማዳት ታርጊው ላዘልቂበት ላዘልቂበት ለማዳት ታርጊው ላዘልቂበት ላዘልቂበት የዘመኑ ወዳጅ የፈጠረው ችግር የፈጠረው ችግር ሲወጣ በስርቆች ሲገባ በፍቅር ሲገባ በፍቅር ድንክ አልጋ ተላምዶ የኔ ጎን ሳይተኛ የኔ ጎን ሳይተኛ አመለኛ ስሸኝ መጣች አመለኛ መጣች አመለኛ አንክታው ልትጨርስ የቀረኝን ነገር እንጂ አስፈራራችኝ ተይ ብላ አልሰማለች የፈንጠር ፈንጠር ላትመች ኧረ እንደው ምናለች ላትመች ላትመች እች ሰው ምናለች ላትመች አዬ የትላንቱ መሜ ውጋቱ ሳይለቀኝ የባሰችው መጣች ደጁን ልታለኝ ተይ በሏት አይሆንም ማመሌን ንገሯት ሰው ሁላ ይበለጥ አይቀበል ፍርሃት እኔ አላውራው ይቅር እኔ አላውራው ይቅር የእሷን ነገር እኔ አላውራው ይቅር እኔ አላውራው ይቅር የእሷን ነገር ይቅር ጎዳ እያረግ ወዳጅ ነኝ ማለት ይውጋት እያልሽ ማረግ አበሳሽ ቅጥፈት ለማዳት ታርጊው ላዘልቂበት ላዘልቂበት ለማዳት ታርጊው ላዘልቂበት ላዘልቂበት ይቅር ጎዳ እያረግ ወዳጅ ነኝ ማለት ይውጋት እያልሽ ማረግ አበሳሽ ቅጥፈት ለማዳት ታርጊው ላዘልቂበት ላዘልቂበት ለማዳት ታርጊው ላዘልቂበት ላዘልቂበት ያምናው የካቻምናው በሽታ የሳይሽር በሽታ የሳይሽር ምን ነው ብዙ ሳትቆ ያዘች ፉክክር ያዘች ፉክክር ድኩላ ለማጥመድ ወዳ ደንብ ወጣ ወዳ ደንብ ወጣ ያማረኝን ሳሊዝ በኔም አዳይ መጣ በኔም አዳይ መጣ ዝም ያለ ሞኝ ነው እየተባባሉ ያለ መጠራጠር ምነው ያለ ስጋት በሬን ያንኳኳል ላትመች ኧረ እንደው ምን አለች ላትመች ላትመች እንጂ ሰው ምን አለች ላትመች አዬ ተይ በሏት አይሆንም ማመሬን ንገሯት ሰው ሁላ ይበለጥ አይቀበል ስጋት ተይ በሏት አይሆንም ማመሬን ንገሯት ሰው ሁላ ይበለጥ አይቀበል ስጋት እኔ አላውራው ይቅር እኔ አላውራው ይቅር የእሷን ነገር እኔ አላውራው ይቅር ኧረ አላውራው ይቅር የእሷን ነገር እኔ አላውራው ይቅር እኔ አላውራው ይቅር የእሷን ነገር እኔ አላውራው ይቅር እኔ አላውራው ይቅር የእሷን ነገር